ጤናስጥልኝ ሴሴ ብራ ምርጫ ማዕከል ባኮም ሎቶ
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
ናቲ ነህ?
አዎ
በዜ ነኝ። በዜ ነኝ።
ኦኬ።
የማታ ሰላም ነው። በዚህ እንዴት ነህ? አለሁልህ። የሰዓዲ ስልክ እምቢ ብሎኝ ነው። በል
አለች እሷን ይፈልጋል።
አይ ፕራይስ ጠይቀኝ ነበረ እሷን ልንገራት ኦኬ።
ብዬ እንደውልልኝ ነበር እና እሺ መቶ ሀያ ዘጠኝ ሺ ስድስት መቶ ሰላሳ አራት በላት okay፣ ከእነንትኑ እሺ፣ ከእነንትኑ ሙሉ ተደምሮ በላት።
እሺ እሺ እሺ ናቲ thank you
ቻው።
ቻው። እሺ።